ስትመጭና ስትሄጂ ብዙ ወራት ሙሉ እንዴት ይታዘብሽ የሚያይ ሰው ሁሉ ጨርቄን ማቄን ስትይ በነጋ በጠባ መግባት መውጣት ሆነ ፀሐይ እስክትገባ ባትፈልጌ ቅር እንጂ ናለክ ማማላጅ ብትፈልጌ ነይ እንጂ ናለክ ማማላጅ አማላጅ አልክም ባትፈልጊ ቅሬ ብቻሽን ጨልጭው የፍቅርን ቅራሪ አንቺ በሽ ጊዜ ሁሌ ተለምነሽ ልማድ ስለሆነ መቀመጥም አልቻልሽ ባትፈልጌ ቅሪ እንጂ ናለ